ሄሎ ሄሎ ሰላም ጤና ይስጥልን። አዱ ኮምፒውተር ነኛ ስልክህን ከጂጂ ላይ ነበር ያገኘሁትኝ። ዊንታ እባላለሁ ከዊፕላስ ሶሉሽን ነበር ምደውልልህ።
እሺ እ፣ ድርጅታችን ዊፕላስ ሶሉሽን ሁሉንም አገልግሎቶች በአንድ application ይዞ የመጣ ቴክኖሎጂ ነበርና ያው አንተም ፈቃደኛ ከሆንክ እ፣ ጂጂ ላይ ያው እንደምታስተዋውቀው እኛም ጋር እ፣ እንድታስተዋውቅ በነጻ ልጋብዝህ ነበረ።
እሺ ፈቃደኛ ነህ? link ኡን በዚህ ስልክ ልላክልህ?
ላኪልኝ።
እሺ፣ አመሰግናለሁ።
እሺ